Hello? ሰላም እንዴት አደሩ? Hello?
ምን አልሽኝ?
ሰላም እንዴት አደሩ?
ሰላም እንዴት አደርሽ?
እግዚአብሔር ይመስገን።
እ፣ ለእንትን ለማለት ነበር ለመመዝገብ ነበረ ለቅዳሜ።
እሺ ይቻላል።
ም፣ መልካም። ስንት ሰዓት ላይ ነው?
ስምንት ሰዓት እና ምሽት ሁለት ሰዓት አለ።
የስምንት ሰዓት የትኛውን ነው መከታተል? የስምንት የስምንት ሰዓት ሰዓቱን። እሺ ይቻላል። ስም ማን ነበር?
ሊና
ሊና ማለት ነው።
ከበደ።
እሺ አንዴ ጋር
መልካም እሺ።
አለም ሲኒማ ያለውን ነው አይደል? ሊና
እ?
አለም ሲኒማ ያለውን ነው።
አዎ። ሌላ የት አለ?
ሌላ ቦታ ነው።
አይ ሌላ ቦታ የት አለ ነው ያልኩሽ። እኔ ያው የእሱን ነው ያወኩት የነበረው።
okay Best Western International ሆቴል ነው። መግቢያ ዋጋ አንድ ሺህ ብር ነው።
የት ነው ቦታው? እሱ okay ቦሌ።
ቦሌ መድኃኒዓለም ፊት ለፊት አይ የዚህ የዓለም ሲኒማ ይሻለኛል። ስምንት ሰዓት ሲኒማ ከበደ። እሺ ስልክ ልቁጥር ላይ ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ሰባት ሰላሳ ሰባት ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት አስራ ቁጥር አምስት አይጎልም አስራ እኮ አምስት አስራ አምስት አዎ።
እሺ የስንት ሰዓቱን ነው? የስምንት ሰዓቱን የስምንት ሰዓት ብዛት የስንት ሰው ነው? ዜና አንድ ሰው አንድ ሰው አዎ።
እሺ account text አደርግለታለሁ። በዛ ማስገባት ይችላሉ።
መልካም ስንት ነው?
አራት መቶ ብር መልካም እሺ እናቴ እሺ ሌላ መልካም ቀን።
እሺ